ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
አሁን ደውዬ ነግሬያችሁ ነበር።
እሺ ምን ነበር? ይቅርታ ብዙ ስለሆነ ምን ነበር አዎ፣ ያወራኸውን ሰው እ አላስተላልፍልህ።
cash out ብዬው እሺ
history ውንም አይጽፍም ብሩንም አያወጣልኝ።
እሺ እሺ መቁረጥ ብቻ ነው ቃል- ብሩን መቁረጥ ብቻ ነው ዝም ብሎ ቃሊ cash out አውርተሽ ነበር። cash out history ያሳየኝ አይደለም የሚል ሰው አውርተሽ ነበር። አሁን አዎ
አዎ እኮ ነኝ። hello
ፎቶ ላካላችን እኮ ላኩላችሁ ልክ- እስካሁን መልስ አልሰጠችኝም።
እሺ የቴሌግራም ስምክ ማን ነው?
እ እንትን ነው emoji ነው emoji የነ- አዎ ልክ ያለው ከልጅ እሺ ጋር ከላይ ፎቶውን በቃ እሺ ልኬለታለሁ።
hi ዲቦራ ብለህ ላክልን። እሺ እሺ እሺ ቻው።